ሄሎ
አቤት hello፣ ተቋረጠ። አዎ ነገ እንዲመጣሉ ታደርጋለሁ፣ ካልሆነ refund ይደረግሎታል።
ለምን refund ይደረጋል? ከትላንትና refund ኡንማ ብንፈልግ መች እናዝ ነበረ። ለምን እንደሱ ይደረጋል?
አይ ለነገ አስገባለሁ።
አይሰሙን ነው እንጂ ምን አልፈለግንም እኮ።
እሺ፣ ነገ እንዲመጣሉ ታደርጋለሁ፣ አሳውቅሎታለሁ።
እሺ የኒዶ ደግሞ እኮ ወደ አልደረሰንም እኮ ያኛው የኒዶ ሁለት አልደረሰ- item ኦች ነበሩ።
okay፣ እነሱ አዎ።
refund ተደርገዋል ስላልሞላ አራት ሰው እና አምስት ሰው ነበር fail የተደረገው ያደረገው?
መሰለኝ። አዎ አዎ።
የኒዶው ግን እ፣ ነበረ ሞልቷል፣ ግን አልተላከም እኮ። እስኪ እሱን check አድርጊና ንገሪኝ።
እሺ እያየሁለት ነው። እሱም accepted ተብሏል። ዞሮ ዞሮ ችግር የለውም።
access ነገ ስለዚህ እንዲወጣ ይመጣል።
ታደርጋለህ?
እሱም አዎ፣ እባክሽ ነገ ይምጣ ቢያንስ።
እሺ፣ ችግር የለውም። ለነገ አስገባሉታለሁ።
እሺ እሺ።
እሺ